ከለስኩ ነኝ
ወይ ፍቃዱ ነኝ። በቃ አሁን ኮምፕሌት በሉት። አሁን ወሰደች ገና
ተወሰደላ አሁን ገና ኦርደር ነበር አ ል- ልተኛ እስቲ ማማ ወተት ልግዛና
ይሻላል።
ጠ- አይደለ?
ጠጥቼ ልተኛ። የእውነት ኦርደር ነበርን አንዴ አስታውሰኝ።
አርባ አምስት ሰላሳ ሶስት ይሄማ መቼም አረሰውም እስከ ሳምንት ኦርደር ነበሩ ራሱ ጎበዝ ነህ እንዲሁም እና ምን ላድርግ አዎ፣ ይሻላል። ጎበዝ እውነት። እሺ complete ነው።
አ ዛሬ በጣም ተበሳጨሁ የእውነት ወይ ደሞዝ አልገባልኝ ተቆርጦ ተቆርጦ
ያናዳል ግን ያጋጥማል አንዳንዴ።
አዎ የቦርሳ ከፍዬ ደረሰኛ አምጣ አሉኝ። ደረሰኛ አዎ።
አመጣው ግን ገና በሚቀጥለው ነው የሚከፈለው።
አይዞን አይዞን ፍቄ።
እሺ በቃ ያጋጥማል። ቻው።
ቻው